Hello Hello ጤና ይስጥልኝ።
አብሬት ስለ በለጠ አቤት።
ከ Afriwork Freelance ኢትዮጵያ ነበረ የምንደውለው።
እሺ በ nursing vacancy ያወጣችሁ ነበረ
እሺ hire አረጋችሁ። በእኛ platform እም እም በእኛ platform የምትፈልጉትን ሰው አገኛችሁ፣ hire አረጋችሁ አ አረጋችሁ።
አ እሺ ሌላ የሚያስቸግራችሁ ነገር አለ? እኛ platform ምንም የለም።
ተጠቀሙ።
አ ምንም የለም።
እሺ የሚያስቸግራችሁ ነገር ሲኖር ይደውሉልን።
እሺ እሺ እሺ መልካም ቀን።
ቻው ቻው።